hello hello ጤና ይስጥልኝ።
ሰላም ነው? እንዴት ነው?
እንዴት ነህ?
ማን ነው ደዋያችን?
ከእንትን ነበር የጋብቻ ሰርተፍኬት ኮየ ፍቼ
ጋብቻ ምንድን ሰርቲፊኬት ነው?
እ እ ምንድን ነው ወዴሳ ወረዳና የኮየ ፍቼ ክፍለ ከተማ የጋብቻ ሰርተፍኬት ያላገባ አይሰጡም እና በጣም ተቸገርን።
እና ቅሬታውን ለማስመዝገብ ፍለህ ነው ለእንባ ጠባቂ?
እ አ ቆይ፣ አ- እሺ ያስተናግድሃል። ጋዜ አናግረው። ቆይ፣ ትንሽ ቆይቶ ትደውላለህ ወንድማችን፣ ባለጉዳዩ እንዲያስተናግድ። እ እሺ እሺ